hello
ሰላም ቤት ነሽ?
አለን ሰላም ነው።
የለም። እሺ ከዚህ ነው የምደውለው። ጉንበር ነው አይደለ?
አፍን በርገር እሺ በሰማንያ ዘጠኝ ሰባ ስድስት ስድስት አልተቀበላችሁም እንዴ? አንድ ቡም special ፒዛ
የታዘዘ order ነው የምትለኝ?
እ የታዘዘ order ነው የምትለኝ?
በሰማንያ ሰባ ስድስት ሰባ ስድስት ታዛችኋል። ያ አዎ ሰማንያ ዘጠኝ ነው ሰማ- ሰማንያ ስድስት ነው።
ሰማንያ ዘጠኝ ሰባ ስድስት ሰባ ስድስት አዎ ቡም ፒዛ ታዘናል። ቡም special ፒዛ ቡም special አዎ።
ፒዛ በዚህ order
እሺ ስንት ደቂቃ ይፈጃል ከዚህ በኋላ?
ደርሷል። እኛ ሰርተናል።
እሺ፣ driver ኡ አልታዘዘም እያለ ስለሆነ ነው። አለ ግን driver ኡ አይደለም እ?
መጥቷል፣ መጥቷል፣ driver ኡ መጥቷል።
እሱ አልመጣም እንጂ እኛ ጋር ፒዛ ደርሷል።
okay እሺ፣ በቃ እሺ፣ ለማወቅ ነው።
እሺ እሺ